ሄሎ ጤና ይስጥልኝ ቃል ኪዳን ከብስት ቤት ስንደርደው
ቡድን ስም አስለክ ነው
እሺ ትኬት አይዲ ወይ ካሽር ኮዱን ንገሩኝ አስራ አንድ እሺ
ሰላሳ ስድስት ሀያ ስድስት ዜሮ ሰባት ሰማሽ
አዎ አስራ አንድ ሰላሳ ስድስት ሀያ ስድስት ዜሮ ሰባት ሰላም አዎ
እሺ የግራናዳ versus አትሌቲኮ ቢልባኦ ጨዋታ suspend ተደርጓል አዎ ተሰርዟል ስለዚህ ሀያ አራት ሰዓት ሲሞላው እሱ ታርሞ ቦነስ ካለው ይገባሉታል okay ከአራት ሰዓት በኋላ ነው ቦነስ የሚገባል አዎ ትናንትና ነበረ አ ጨዋታው ስንት ሰዓት ላይ ነበር
ትናንትና አስራ ስምንት ሰዓት አስራ ሁለት ሰዓት ይላል በቃ በቃ ስለዚህ አስራ ሁለት ሰዓት ላይ ዛሬ ይታረማል ማለት ነው ስለዚህ ለዛሬ ይታላል አልኮልኩት ጨዋታው ምን አሉኝ
እሺ ጨዋታውን ሀያ አራት ሰዓት ካለፈው በኋላ ነው የሚጫወቱት አይደለ አዎ ስለዚህ ያው ቦይድ የሚሆን ይመስለኛል እሺ እሺ መልካም ቀን አይ